Good afternoon. It's Perception Chowdhury speaking.
Hi, good afternoon. Um, spa ፈልጌ ነበር።
spa ምን service ነው የፈለጉት?
Moroccan bath እሺ፣ ለመቼ ፈልገው ነው?
uh, for today.
today ስንት ሰዓት ላይ ለመቼ?
Um, ስንት ሰዓት ነው የምችለው? እስከ ስንት ሰዓት ድረስ ነው ያለው? I'm thinking of uh, four o'clock.
እሺ፣ ለስንት ሰው ነው የፈለጉት? ለአንድ አንድ ሰው?
ሰው አንድ ሰው እሺ፣ ማን ልበል ስሞትን?
ሪና or ዜሮ ዘጠኝ ስልኮትን?
okay ዜሮ ዘጠኝ ሀያ ሰባት እሺ፣ ሀምሳ ሰባት እሺ፣
አስራ ሰባት ሰላሳ አንድ
እሺ። ማን ያሉኝ ስሞትን? ይቅርታ ዊና ይና። እሺ፣ እሺ፣ እሺ።
ችሎታለሁ።
እሺ ቴንክ ዩ አመሰግናለሁ።